ሄሎ ሄሎ ጤና ይስጥልኝ።
ሄሎ ሄሎ ጤና ይስጥልኝ። ከቢዝዋ ኢትዮጵያ ነበር የምደውለው።
እሺ፣ አሁን ደውለው ነበረ።
አዎ እሺ፣ ደንቤ Meta draft ማሽኑ ማን ወሰደው ነበር ያሉኝ።
ከእነማ ከእነ መኮንን ጋር የሚመጡ ልጆች ናቸው እ፣ እንትን ያለው ያው የወሰዱት
እ፣ መኮንን ማለት ማን ነው? የዛ መኮንን፣ እ- የድርጅታችን ሰራተኛ የድርጅት ሰ- የድ- የእናንተ ድርጅት እ፣ እንትን ተቆጣጣሪ ነገር ነው።
የመስመር ዋና ኃላፊ ኃላፊ። አዎ የመስመር ኃላፊው ነው።
አዎ
እሺ፣ እሱ ነው ወይስ ከእሱ ጋር የሚመጡ ሌላ ልጆች አሉ?
አ፣ እነሱ እኔ እሱ ጋር ደውያለሁ። እንደዚህ እንደዚህ ማሽኑ ይነሳል። አዎ የከተማ ሁሉም እየተነሳ ነው አለኝ እሱ። እኔ ደግሞ ለምን እሱ ስ- በደንብ በደንብ ስለማዋቀው እንደዛ ስል አይ ችግር የለውም እነሱ ናቸው እንትን ያሉት እ፣ ያ- ይነሳ ተብለዋል። የማይሰራ ቤት ምናምን ብለዋል አለ
promoter መኮንን ነው
እ?
መኮንን ነው ያሉኝ። promoter አዎ መኮንን ነው።
እሺ፣ እሺ ደመኝ አመሰግናለሁ።
እሺ እሺ።